ጤና ይስጥልኝ ኮልስቶን።
ሄሎ ጤና ይስጥልኝ ኮልስቶን ነው።
አዎ እሺ ካሪፍ ቤ ነበር የምደውልሎት። ሎዛ እባላለሁ። እሺ በ POS ማሽኑ ምንም አይነት transaction የፈጸሙ አይደለም እና ከዛ ጋር በተያያዘ ያጋጠመ ችግር ካለ ለመጠየቅ ነበር።
አይ ከ POS ጋር ያጋጠመ ችግር የለብንም። የእኛ ስራ ስለቀዘቀዘ
ስራው ስለቀዘቀዘ ነው አሉኝ ደንበኛችን።
አዎ አዎ።
እሺ እሺ፣ እናመሰግናል። ስምዎትን ማን ልበል?
አዲስ
እሺ ደንበኛችን ምንም አይነት ችግር ካጋጠመ ግን ዘጠና ሶስት ዘጠና አምስት ላይ ደውለው ማመልከት ይችላሉ።
እሺ እሺ ስለሰጡ መረጃ እናመሰግናለን። መልካም ቀን ይሆናል።